ቀጭቀን
ሰላም ነው።
ሰላም ምን ነበረ?
withdrawal ና deposit ሁለቱም ነበር አላገኝም።
እሺ deposit message ኡ ልከውልናል።
እ?
deposit message ኡ አለ አይደል?
አ ቴሌግራም አለው ልከውልናል። እሱን deposit message ኡን ተ- ተ- ቴሌግራም ውስጥ ነው። አ በ- በቴሌግራም ልከውልናል።
አ
እሺ በዚህ ስልክ ነው።
ናይ ሌላ ስልክ ነው
እሺ ከየት ነው deposit ያደረከው? ከ CBE ነው ወይስ ከቴሌ ብር ነው?
ሲ- CBE ነው እሺ CBE ብር የምትጠቀምበትን ስልክ ቁጥር ንገረኝ።
ዜሮ ዘጠኝ አስራ አምስት እሺ
ሰባ ስምንት እሺ
ሰባ አንድ እሺ
ሰባ ስምንት
እሺ ሰባ ስምንት እሺ ስንት ብር ነበር? መቶ ብር ነው።
እና መቶ ብር ነው ወይ?
አንድ መቶ አርባ አንዱ ደግሞ መቶ አርባ ነው።
እሺ የመቶ አርባውን message ላኩልን። እሺ
ልጆቹ ቴሌግራም ሁለቱም አንድ ላይ አለ።
ነው የመቶውን የላኩት የመቶ አርባውን አላኩልንም።
አ
የመቶውን ብር ነው የላኩልን። የመቶ አርባውን አላኩትም ነው ያልኩት።
እና መቶ አሁን ድጋሚ አርባ- ላኩልን የመቶ አርባውን። አዎ በሌ- አ- በ- ያው አለ ወደ ላይ ነው አለ።
እኮ እሺ አሁን ላኩልን። አሁን እንድናየው አሁን ላኩልኝ። እሺ እሺ ሁለት ቀን ነበረ እሺ መቶ አርባ ዊዝድሮ አሉስ ምንድን ነው?
ውዝዋዜ ያለው ሶስት መቶ ነው።
ሶስት መቶ ብር ነው።
አ እሺ የብስት ቤት ስልክ ቁጥሮት ነው ይነግሩኛል?
ዜሮ ዜሮ ዘጠኝ
እሺ ቆይ አንዴ። እሺ እሺ ዜሮ ዘጠኝ አስራ አምስት
እሺ አስራ አምስት
ሀያ ስምንት እሺ
ስልሳ ሁለት እሺ
ስልሳ ዘጠኝ
እሺ የመች ነው? የትናንት ነው የዛሬ ነው?
አ የትናንት ነው የዛሬ?
ትናንትና ትናንት ማታ?
አ ሶስት መቶ ብር ነው አይደል ያሉኝ?
አ
እሺ ቆይ አንዴ check ላድርገው። እሺ መስመር ላይ ጠብቁኝ።
እሺ
እሺ ለሳንቲሞችን አሳውቀናል። ይገባሉታል። እሱ withdraw ያድርጉት ይገባሉታል። የዛኛው message ኡን ይላኩልን።
አ- የመቶ አርባው አዎ የእሱም message ኡን ይላኩልን። ይሄ ያው የ withdraw ደርሷል።
ሶስት መቶ ብር አዎ።
ይገባሉታል።
አሁን ይኸው እ፣ ቴሌግራሙ ደርሷል።
በቃ እሺ በቴሌግራም እንመልስልዎታለን። እሺ እሺ።
እሺ